ጤና ይስጥልኝ አቶ አዲሱ።
አቤት አቤት።
እሺ ካሪፔ ነበር የምደውልሎት።
እሺ እሺ ትላንት አስመዝግበውን ነበር የሆነ case እና አዎ።
withdraw ነው ለወይስ deposit ነበር ለማድረግ የሞከሩት?
withdraw ነበር።
withdraw ነበር የሞከሩት።
አዎ
እሺ ደመያችን እ፣ በ በዚሁ ስልክ ቁጥር ነው አይደል የሚጠቀሙት ለቴሌብርም አዎ። መጨረሻ ዜሮ ሁለት ለዜሮ ሁለት አዎ።
አዎ እሺ ደመያችን እ፣ ጉዳዩ ሲፈታ እንደውሎታለን መልሰን
እሺ፣ ዛሬ ያልቃል።
እ፣ ምናልባት ዛሬ ላያልቅ ይችላል እኛ እናሳውቆታለን።
እሺ እሺ።